ሰው መሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። ሰው መሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። ጊዜው የሥራ እንጂ አይደለም የወሬ ሾካኮይ ታረሙ አትሁኑ ድሬ ሐቀኛ ለመምሰል አፍን ማሞጥሞጥ ምንም ቦታ የለው በቁርጠኛው ለውጥ ምንም ቦታ የለው በቁርጠኛው ለውጥ ሰው መሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። ሰው መሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንድ ስር ሰዳችሁ። አለ አንዳንድ ሾካካ ከሃዲ ይሁዳ በብልጭ ልጭ ነገር ወዳጅ የሚከዳ ሾካካ ከሃዲ ሾካካ ወሬኛ ከምድር ገጽ ይጥፋልን እሾህ ነው መርዘኛ ከምድር ገጽ ይጥፋልን እሾህ ነው መርዘኛ ሰው መሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። ሰው መሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። በእውቀት ተማመን በችሎታ ደግ በየቢሮው ገብተህ ይቅር ማደግደግ ጊዜው የሥራ እንጂ አይደለም የወሬ ሾካኮይ ታረሙ አትሁኑ ጥሬ ሾካኮይ ታረሙ አትሁኑ ጥሬ ሰው መሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። ሰው መሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። ጊዜው የሥራ እንጂ አይደለም የወሬ ሾካኮይ ታረሙ አትሁኑ ጥሬ ሐቀኛ ለመምሰል አፍን ማሞጥሞጥ ምንም ቦታ የለው በቁርጠኛው ለውጥ ምንም ቦታ የለው በቁርጠኛው ለውጥ ሰው መሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንድ ስር ሰዳችሁ። ሰው መሳይ ሾካኮች እንደምን አላችሁ? መቼም አት-